ለምን አልደውልም ያለኝ? አሃ ደውል። hello hello፣ ሲስተርስ ካፌ ነው ጃሞ ሚካኤል።
እሺ፣ አቤት። ምን ልታዘዝ?
ከ BeU Delivery ነበር የምደውለው እሺ፣
በ order number 84 65 97 order ታዛችሁ ነበር አይደለ?
ሰማንያ ስልሳ አምስት ዘጠና ሰባት 84 65 97 order ታዛችሁ ነበር።
አዎ አዎ።
አልደረሰን ብሎኝ ነበር driver ኡ። ምን ያህል ቆያል ከዚህ በኋላ?
አይ በቃ አሁን ደርሷል። እንትን እያሉላቸው እያዘጋጁላቸው ነው። እሺ፣ ይቅርታ በጣም
እሺ